hello hello hello
አቤት አቶ ብስራት ተሾመ
እ አቶ ብስራት ተሾመ አቤት
ከ WePlus Solution ድርጅት ነበር የምደውልሎት።
ከምን
hello
hello hello አይሰማም ከ WePlus Solution ድርጅት ነበር የምደውልሎት።
ከምን አልከኝ እሺ ከምን መልሼ Plus?
ልደውልሎት።
ስልክ አይሰማም ከ WePlus Solution ድርጅት እሺ፣ አሁን ይሰማል? አሁን ይሰማል? እሺ መልሼ ልደውልሎት ወይ